የአካባቢ ተጽእኖ ግምገማ የሰውና የአካባቢውን ደህንነት ብቻ ሳይሆን ዘላቂ ልማትንም ለማረጋገጥ የሚያስችል ስርአት ነው አካባቢያችን ጠብቀን ለመጪው ትውልድ የማስተላለፍ ሀላፊነት አለብን አረንጓዴና ጽዱ ከተሞችን እንፍጠር የተፈጥሮ ሀብቶቻችንን በመጠበቅና በአግባቡ ጥቅም ላይ በማዋል ዘላቂ ልማታችንን ማፋጠንና ማረጋገጥ እንችላለን የተጎዱ አካባቢዎችን ከልግጦሽ ነጻ በማድረግ መልሶ እንዲያገግሙ ማድረግ ይቻላል ባህላዊ የኮንሶ ማህበር የአካባቢ ጥበቃ ስራዎች ምርጥ ተሞክሮቻችን ናቸው ሁሉም ሰዎች ንጹህና ጤናማ በሆነ አካባቢ የመኖር መብት አላቸው ማህበራዊ ኢኮኖሚያዊ የልማት እንቅስቃሴዎችን የሰውን በጎ ሁኔታና የአካባቢ ደህንነትን በዘላቂነት ሊያራምዱ የሚያስችሉ ፖሊሲዎችን ስልቶችን ህጎችና ደረጃዎችን ማዘጋጀትና ውጤታማነታቸውን ለማረጋገጥ የሚከናወነው ተግባር በግንባር ቀደምትነት መምራት ነው